ሄሎ ፍቅር ነኝ።
ፍቅር ወይ እንዴት ዋልሽልኝ?
ሰላም እንዴት ነህ?
አለሁልሽ ፍቅር። እስኪ ስልሳ ስምንት ስልሳ አምስት ስንት አልከኝ?
ስልሳ ስምንት ስልሳ አምስት
ስልሳ ስምንት ስልሳ አምስት እሺ እና እዛም ነው ባይዘው እና የፒኑን ታይልኛለሽ።
እሺ አይልሃለሁ።
ሌላ ነበረ ስልሳ ስምንት ሰማንያ እሱ ደግሞ ሁለት ነጥብ ኪሎ ሜትር ነው ሰላሳ አምስት ነው ያሰኛል።
ስልሳ ስምንት ሰማንያ አ እሺ አያቸዋለሁ።
እሺ ፍቅር እሺ